Hello? ሄሎ
ሄሎ
ሰላም ጤና ይስጥልን።
ሰላም ነው።
አለን ምን ልርዳዎት?
ቴሌውን coin አለኝና እንትኑን link ኡን አጣው እኮ እንዴት ነው ማግኘት የምችለው?
እኮ ከዘጠኝ ሰ- እሺ፣ የቴሌዊ ነው
አዎ የቴሌውን ኮከብ ዘጠኝ ሰው ስድስት ላይ okay ብዬ ልኬ ደግሞ ምንም አልመጣልኝም። subscribe ይሆናል ነው የሚለው ኮከብ ዘጠኝ ሰማንያ አምስት ነው ሰላሳ ስድስት አይደለም። ኮከብ እኮ ዘጠኝ ሰማንያ ሰማንያ ሰማንያ አምስት አምስቱ ላይ አቋርጠውታላ። ካቋረጡት እንደገና መልሶ subscribe ያደርጉና ከዛ ይመጣሎታል።
okay okay ብዬ ነው ኮከብ ዘጠኝ ሰማንያ አምስት ላይ የሚልከው አይ ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ሲደውሉ መረጃ ይመጣልዎታል። አንድ ቁጥር ላይ subscribe ያደርጋሉ። ከዛ በኋላ ይገባል message።
ከዛ ጥያቄው ፍጻሜ ይመጣልኛል?
ይከፍትልዎታል። አዎ
okay ኮከብ መቼ- ዘጠኝ ሰማንያ አምስት ኮከብ ይመስላል።
ዘጠኝ ሰማንያ አምስት መሰላል።
እሺ ከዛ እሱ ላይ ስደውል አንድ ቁጥር ይጭናለሁ subscribe።
አዎ አዎ።
እሺ አይ አድርጌው መሰለኝ ግን እሺ እሺ እሺ ይዩትና ግልጽ ካልሆነ መልሰው መደወል ይችላል።
እሺ እሺ እሺ